ሄሎ
አርብ ቀን እንትን አረግቼ ነበረ withdraw
እሺ፣ ስንት ብር ነው?
አንድ ሺህ ብር በስልክ ቁጥር ነው?
አይ ዜሮ ዘጠኝ
እሺ
ሰማንያ ሶስት ሰማንያ ዘጠኝ
እሺ።
ዜሮ ስምንት አስራ ስምንት
አንዴ መስመር ላይ ጠብቁኝ።
እሺ
ስንት ብር ነው ያለኝ? ቅፍታ
አንድ ሺህ ብር
ወደ ቤት ቤት account ኡ ተመልሷል። አሁን check ያደርጉት።
እሺ እሺ፣ መልካም ቀን።
መልካም ቀን